ሄሎ አሉ ሰላም አሊ ሰላም ነው።
አለን
ሲስተም ይሄን እውነት ነበር እና ቲቪ ላይ ዲስፕሌይ እያደረገ አይደለም። ካሸርም በኮምፒውተር ይሰራል።
የት ነው ወላይታ ቦዲቲ እ ወላይታ ቦዲቲ ወላይታ ሞል በል አንተ እሺ አብነት
እሺ ቆይ አንዴ ጠብቀኝ ሲስተሙ ቲቪው ላይ እና ምኑ ላይ ነው ያልከኝ ቲቪ ላይ ዲስፕሌይ እያደረገ ኮምፒውተሩ ሲያነበት ካሸሩ የለም።
እስቲ ይሄ ዲስኩን ትልክልን ትናለህ ቼክ እናድርግ አዎ ቴሌግራም ልክ ያለው አሁን ልከልናል ማን በሚለው አዎ።
አብነት አብነት አዎ ቴሌግራም ላይ ልክ ያለው አብነት ነው የሚለው አዎ አብነት ባልታ
ቆይ። okay ደውልልን ብለውክ ነው አዎ አዎ አዎ እሺ፣ እሺ፣ አንድ።
ደው- ደውል ጥሪ ይሆናል።
ቆይ አንዴ ጠብቀኝ እሺ መስመር ላይ
አቤት
hello ወይ ወይ ይሰማል? እምነት ይሰማል።
ይሰማኛል።
እሺ እሺ፣
እ ምንድን ነው የ resolution ያስተካከለች?
አሁን እንትን cashier ኮምፒውተር ላይ አጣው። ቲቪ ላይ ደግሞ dis- display እያደረገልኝ አይደለም።
አዎ እኮ ግማሽ በግማሽ ነው የቅድሙ።
አይ ቅድሙ እሱ የሆነ ሰዓት display ተስተካክሎ full size ሆኖ ነበር። አሁን ግን ኮምፒውተር ላይ cashier ኡን አጣው።
ኦኬ፣ ኮምፒውተሩ ላይ አልገባም ማለት አዎ ኮምፒውተር ላይ በራሱ ነው የሚጠቀመው ኮምፒውተሩ። እና በሱ- እስኪ አንሴፕት በለኝማ ይሄን ዴስኩ ይሄን ዲስኩን እስኪ አንሴፕት በለው ለው አ- ኦኬ እንደገና ከእንትን ወጥቼ
ኦኬ፣ እንትን ብሎባል። ጌሙን ከፍታ ነበር።
አዎ ያው አድርጌሻለሁ። አሁን እስኪ አይ እኔ ያውና ምን እንዳስቸገረክ ብዬ ነው።
እኮ አክሰፕት ይሄ አድርጌልሻለሁ። አሁን እንደዚህ ነው የሆነው ነው።
አዎ አዎ አዎ እንደዚህ ነው።
okay፣ ግን connect እኮ አልተደረገም ሁለተኛው screen TV ላይ እ አይ ያለ- ቲቪ ላይ እንትን ቲቪ ላይ connect አደርገዋለሁ ግን cashier ኡን በኮምፒውተሩ አስተካክልኝ።
okay፣ ጭራሽ login አላደረግም ማለት ነው።
log- login ማድረግ የለውም አያደርግልኝም። login
በዚህ browser ራሱ የለም እኮ ግን ጠፍቷል። ግን በዚህ እሺ፣ በዚህ ካለ በዚህ ሞክረው። የትኛው shop በዚህ- ነው? የጌዲዮን ነው።
አዎ ጌዲዮን ጌዲዮን በዚህ ሚዘሩ በራሱ- ቀይራችሁታል መሰለኝ እናንተ አይደል?
ምንም የተቀየረ ነገር የለውም።
እኛ በስልጠናችሁ የምትጠቀሙት?
ጌዲዮን ጌዲዮን በምለው ነው አይ አባባሌ ፓስወርድ አዎ።
ማለት ነው።
ፓስወርዱን እም አልተቀየረም። ምንም የነካካነው ነገር የለም እኮ ፓስወርዱ።
እስቲ አንዱን ዩዘር አስገባበት አሁን ሲመጣ አሃ
ዩዘሮቹ እስኪ ዩዘሩን አስገባብነት ዩዘሩን ዩዘርና ፓስወርዱን የእንትኑን ለመግቢያ ማለት ነው። የእምቢ አለክን ላስቀምጠው እኔ ፓስወርዱን እናንተ አስቀምጡት። ወይ አስቀምጬ ካልቀየርከው እስቲ ቆይ ልሞክረው ግን አንዴ ነው።
አልቀየርኩም። ራሱ ነው ካሽር ዋኑን ሞክሩ።
ራሱ ካሉ ካሸርዋን ሞክርበት።
ራሱ ነው ግን እስካሁን አልቀየር ነው።
ኦኬ እንደዛ ከሆነ አሪፍ ይሰራል። ችግር የለም። ኦኬ እስከ ዛሬ ገብታችሁበት አታውቁም እንዴ?
አሃ እስከ ዛሬ ተጠቅመበት አታውቅም ማለት እንትኑን ውሻውን ብቻ ነው ስትሰራልኝ የነበረው። እሱም በጎ- ፎርማት አድርጌ ኬኖ ኬኖ አልገባሁበትም።
አይ ዩዘሩም አይሰራም ነበረ?
ይ- ይሰራል። ኧረ ይሰራ ነበረ ይሰራል እንጂ ምናልባት ከብራውዘሩ ከሆነ እንትን ልጫንበትና እንዴ ልሞክረው።
መሀጃጅነት ክሮም ልጫንበት። ክሮም የለውም
ጫኛ ሞክሪ በቃ ጭኜ አስወጣለሁ።
ቴሌግራም ላይ ነው የምጠብቅሽ።
አፍ ልንገርህ፣ አዎ እንትኑ ልጫንበትና ሌላ brow- browser ሞክረውና እሱን በሱ ጭኜ አሳያለሁ፣ አሳውቃለሁ።
እሺ ሌላ ስራ እንዳትሞክሪ ይሄን ሳጨርሽ ችግር የለውም አብነት።
ቆየሁ ስለቆየሁ ነው። እሺ።
እሺ
você. Ah.